ፍቅርን የምጠግበው ታውቂው እንደሆነ ንገርኝ መቼ ነው? አይ ንገርኝ መቼ ነው በአንድ ላይ ቁጭ ብለን በደስታ ምንውለው? አስረጅኝ በእኔ ሞት ወራቱ መቼ ነው? የልቤን ስነግርሽ ከልብሽ ምትሰሚኝ መቼ ነው ጊዜያቱን እባክሽ ንገሪኝ፣ አይ እባክሽ ንገሪኝ። የልቤ ተሟልቶ ፍቅሬን የምጠግበው ታውቂው እንደሆነ ንገሪኝ መቼ ነው? አይ ንገሪኝ መቼ ነው ሙዚቃን በደስታ ቁጭ ብለን ምንሰማው? ጊዜያቱ መቼ ነው? ሩቅ ነው? ቅርብ ነው?